ራጃ መቃርባ አጃኩ ሰላም ናት።
ሰላም አለን።
አቤት ዛሬ ጨቀጨቅሽ። ምን ላድርግ እንግዲህ ችግር ዝናብ የለም። እሺ ሆነ ምን ነበር?
ቤቱን ውጣ። እ፣ አልበ- አልተላከልኝም ኦኬ አሁንሽ ያው ድራይቭ እደውልልሻለሁ ብለሽኝ ቀረ ድራይቨሩ እዛ ሎኬ- እዛ አካባቢ መጥቶ ነበር አይደል? አዲሱ ገበያ እንዴ ምን አውቃለሁ በእኔ ውድ አልደወለልኝ አዎ፣ አልተደወለለትም። ይቅርታ ሶሪ። ያው ምንም ማድረግ አይቻልም። ነገ እንድመጣለሁ እናደርግ
ስትማ እም፣ ነው ዛሬ ከሰዓት ብሩ እንዲላክሎት እናደርግ።
እኔ ብሩ ምን ይሰራልኛል የምፈልገው ነገር ነው የሚፈልግ- እንዲመጣ ልክ ነው። ታው ፕሮዳክቱ እንዲመጣሉት ነው የፈለጉት። አናግሬው የለሁም ነበር።
ምንድን ነው ምን አሉኝ?
የለሁም ሆነ
ምን ፕሮዳክቱ አልወጣም። አጋጣሚ ትላንት አሳይን ሲደረግ ዌርሃውስ አልወጣም። የእርሶ ፕሮዳክት
አልወጣም ብትይኝ እስካሁን ሰት ስራ እንሰራ ነበረ በእውነት
ኦኬ።
እ፣
ነገ ወይም ቀንስ- አስቁኝ ብትይኝ መሰለኝ